ጤና ይስጥልን ቦታ ለመያዝ ነበረ ሞላ እንዴ ነገሩ ኧረ ችግር የለም ይኸው ለያዝኩት ስሙ ማን ነው
እሱ ባለው እባላለሁ ሁለት ሰው ነበረ እሺ
ከእኔ ጋር ሁለት ሰው አንዱ አለ ሌላ እሱ ለያዘውና እሱ ባለማ እሱ ባለው ክንዴ
ስልኮትን ይሰጡኛል
አስራ አንድ እሺ ሰማንያ አንድ እሺ ዘጠና አምስት እሺ
ዜሮ ስምንት
ላውጣት ለያዝኩት እ?
ላውጣት ለያዝ
አንድ ሰው አለኛ
ሁለት ሰው ቦታ ይዣለሁ ቀደም ብለው ይገኙልኝ ከአስራ ሁለት ሰዓት በፊት ከእኔ ጋር አንድ ሰው ማለት ምንድን ነው የሚጠበቅብኝ ናት
አራት መቶ ብር መግቢያ በ cash ይዞ መምጣት ነው የሁለት ሰው ስምንት መቶ ብር ማለት ነው ስንት ስንት ስምንት መቶ ብር አራት መቶ ብር ነው መግቢያ የአንድ ሰው
okay ለአንድ ሰው አራት መቶ ብር አራት መቶ ብር አዎ።
አ፣ ለሁለት ስምንት መቶ እሺ እሺ መልካም ምሽት እሺ